ጤና ይስጥልኝ አሪፍ ረዲስ የምደርሰው
እንትን ፈልጌ ነው ባንክ ጋር deposit ያደረግኩት ሀያ አምስት ብር ከዛ በኋላ ገና አልገባኝም።
እሺ ደንበኛችን ስሞትን ይንገሩኝ።
ስመቱ አብዱልሳቅ መሐመድ ኢብራሂም ማን አሉን?
አብዱልሳቅ መሐመድ ኢብራሂም
እሺ አመልክተው ነበር ደንበኛችን ከዚህ በፊት አ አመልክተው ነበር?
አዎ deposit ያደረግኩትና አልገባኝም።
እሺ ወደ እኛ ደውለው ነበር?
አዎ ደውለው ነበር።
እሺ በዚህ ቁጥር ነው ቴሌብር የሚጠቀሙት?
አዎ በዚህ ቁጥር ነው።
እሺ ላረጋግጥሎት መስመር ላይ ጠብቁኝ።
እሺ አየህ
እሺ ደንበኛችን መስመር ላይ ያሉ አዎ እሺ ጉዳዮትን ለሚመለከተው አካል አስተላልፈንልዎታል።
እ ጉዳዮትን ለሚመለከተው አካል አስተላልፈንልዎታል። ምላሽ እየጠበቅን ነው። ጉዳዩ አየህ።
ሲያልቅ ደውለን እናሳውቅዎታለን።
እሺ
እሺ ስለተረዱ እናመሰግናለን። ሌላ የሚረዱት ነገር አለ?
የለውም።
እሺ ስለ